Hello. Hello ጤና ይስጥልኝ ቤተሰቤት ሰለሞን እንዴት ነው?
agent ነኝ እና
አዎ ማን
አ፣ ከእንትን ተብሎ ነበረ sticker ኦች ምናምን ልቀጥፉ ምናምን ተብሎ ነበረ።
ስቲከር ምን sticker አ፣ sti- አ፣ sticker banner ምናምን አ፣ ለጣጥፉ ምናምን ተብሎ ነበረ okay አ እና እኔ ደግሞ እንትን አሁን ቤት እየቀየርኩ ነው ታውቃለህ።
ምን እየቀየርክ ቤት ቤት ኦኬ እና ምን ምን ነበር አይ ያው ይዘጋል ምናምን ነገር ተብሎ ስለተደረገ ብዬ ነው። እ፣ እኔ ደግሞ ማነህ?
ገና ማነህ?
እ፣ ዳዊት ከብድኝ ዳዊት በደሌ እሺ ይዘጋል ብሎ ነበር አይ እንትን ቴሌግራም ላይ ፖስት ተደርጎ ነበር። እስካሁን ፎቶ ካላችሁ ፊት የለጠፈው ምናምን ነገር አ አ እና እንዘጋባቸዋለን ተብሎ ነበር።
ልከዋል ታዲያ እ?
ልከዋል ታዲያ ኖ አይ ጋ ቤት እንትን እያልኩኝ ነው። ያኛው ቤት አ፣ ከዛ ቤት ተቀቂ ሌላ ቤት እየገባሁ ታውቃለህ።
በቃ እሺ አሳውቃቸዋለሁ አንስ ቃ ጀስት አሁን እራሱ እየሰራሁ አይደለም። ስራውንም እ፣ ቤት እስክቀይር ብዬ አቁሜያለሁ እሺ እሺ በቃ እና ቤት ቤት እነግራቸዋለሁ እስክቀይር፣ እሺ በቃ